የአሮንን እያያችሁ ነው እንዴ ፒን ሄሎ ሄሎ፣ ጤና ይስጥልኝ ወርቃ።
አብሮ ይስጥልን። አዎ ወርቃ።
እሺ እናቴ ከ BeU ነበር በ order ነበር ዘጠና አስራ ሶስት ሀምሳ ሶስት የተቃላችሁት order ምን ያቆይ አንድ ነበር order ሩ ነበር
ኦርደሩ
ኮምቦ ስፔሻል ስል ኮምቦ ምናምን ነው።
አዎ መሰለኝ
እሱ አልቆየም እኮ order ቆይቷል። እ እስቲ አሁን ቆይ እስቲ አንዴ እናቴ ኦርደር
እሺ